ነው። ጤና ይስጥልኝ ሰረኔ
ላስት የሰሞች ነው ላስት ፒ እንድታደርግልኝ ነገር ነበር። እስካሁን ፒን አላደረገችልኝ።
ማነው?
ዳግሞ ይዘላለም ዘጠና አምስት አርባ አንድ አምስት ኪሎ ሜትር ነው የሚለው። እዚሁ ልጠብቅ ወይስ ልዝጋው?
ኦርደር ነምበሩ ልክ አይደለም የነገርካት።
ቆይ አንዴ ሊሆን እሺ፣ እሺ ዘጠና አምስት አርባ አንድ
ዘጠና አርባ አልከኝ።
አርባ አንድ አርባ
እሺ፣ እሺ አይላለሁ።
አብስንት ስንት ለምስ ሰባ ያሰበልኝ አምስት ብር ነው አምስት ኪሎ ሜትር እና አምስት ኪሎ ሜትር የእሑድ- ሰባ አምስት ብር እኮ የእሑዱስ
እሺ፣ የእሑዱስ ጠብቀኝ።
ዝናቡስ እሺ፣ አስተኝቶ።
ጠብቀኝ።
እሺ